መጣ ህቃሪ ደግሞ ታንጠልጥሎ
ከእንትን ወደ ቻፓ ብር ገብቶ ብቻ ትናንትና ትራንስፈር ሳይ ብቻ አንተ ነበር ከዛ አቋርጭ ትራንስፈር ጎድ ቻፓ ቴሌ ብር ነው የገባው ሰባት መቶ ሀምሳ
ሰባት ሀምሳ ወደኛ የገባ የለም ትላንት
ገብቶ ይሄ ቁጥር ሴንድ ነምበር ሁሉ አለ ራይት አድርጎት አስቀምጦታል እና ቴሌ ብር ላይ ስላልገባ
ዊዝድሮን የጠየቁት ዊዝድሮ አዎ
ኦኬ ዲፖት ያሉ ይመስለኝ ነው። አንዴ ቆይ መስመር አይ ዊዝድሮ ነው ዊዝድሮ ነው።